Hello ሰላም ጤና ይስጥልን ችክችክ Hello ሰላም። አስቤዛ ጊዜ ነጭ ሽንኩርት ነበርና ሶስት ኪሎ በጣም ደቃቅ ነው የተላከልኝ። ከአሁን በፊትም እንደዚሁ የተበላሸ ነው የተላከልኝ።
እሺ እንዲቀየርለት ነው የፈለጉት?
አዎ
በዚህ ቁጥር ነው?
አዎ፣ በዚህ ቁጥር ነው።
እሺ እ, እንትን ገብቷል እንዴ? ስኳርና የችብስ ድንች
okay። አይ አልገባም፣ ስኳር እስካሁን አልገባም።
አልገባም?
አዎ።
አይ አንድ ላይ ለመቀየር አዝዤ አንድ ላይ እንዲመጣልኝ ለማድረግ ብዬ ነበር።
okay፣ አይ ችግር የለውም። ይሄኛው ይመጣሉታል፣ እሱ ሲኖር ያዛሉ። ለጊዜው ስኳር አልገባም እስካሁን።
እ፣ ድንችም የችብስ የለማ
application ኑ ላይ የለም፣ እዛም app ኡ አያሳይ።
ጋ እንትኑ ላይ የለም እና ብቻ።
see all የሚለው ላይ ስገባ ያመጣና አዎ፣ አ፣ ለማዘዝ active አይደለም።
out of stock እያለ አዎ።
አዎ እም፣ በቃ ነገ ምናምን check ያድርጉት እሱን።
በቃ እሺ።
ይሄንን ትቀይራላችሁ። የት ነው location?
እ፣ ሰሚት መከላከያ
ሰሚት መከላከያ።
አዎ እሺ ነገ ይመጣሉታል።
እሺ